ነው የምትጠቀመው? ሄሎ ሄሎ ስፖርት ነው የምንወደው?
ሰላም ነው እንዴት ናቸው?
እግዚአብሔር ይመስገን።
እንትን ቆርጬ ነበርና
እሺ እንትን አንሳሪ ዛት ጠፋብኝ። እንዴት ነው ማግኘት የሚችለው? ይቅርታ እህቴ።
ምንድን ነው የጠፋቦት?
ቆረጥኩኝና ይቺ እንትን አንሳሪ ዛት ጠፋብኝ። በሱ ስፖርት ተረድቼ ሂስትሪ ነበር።
ላይ ስፖርት ሂስትሪ ላይ ፈልጉ እሺ፣ ወይም የጨዋታ ታሪክ።
እሺ፣ እሺ።
እሺ መልካም ቀን።